ሰላም ጤና ይስጥልን። ስብሰባ ኮምዶር ዳውን ሰላም ነው።
ሰላም አለ።
አሁን ደውላችሁ የነበረ እሺ የሰራ ነታውቃችን ይቅርታ ማልበል ስሞት ያብጸጋ
ያብጸጋ
ኬት ነበር።
ኦኬ በጋዛው ነበር ካችፕችፕ ነበርማ አዎ አዝዤ ነበረ።
እ አልሞ አልሞላም እና group ኡን እንዲሞሉት ነበረ። ሁለት ሰው ነው የሚያስፈልገው።
አዎ እንትን እኮ ነው ያኛውን አንደኛው ነው መሰለኝ ያለ group እና እ
እሱን የሞላው መስሎኝ ነበር። ይሄኛውን የሞላሁት okay ስለዚህ ምን ይሁን ይሄ fail ያድርግ እ በቃ ይሄ fail ያድርግና ብሩ ይመለስ።
እንደዛ ብያት ነው አዎ ደውዬ ነበረ።
በቃ እሺ፣ በቃ እሺ መልካም እሺ